withdraw አድርጌ አልገባለኝ።
ስንት ብር ነው እንደኔ?
ሶስት መቶ ሶስት መቶ ብር።
ሶስት መቶ ወደ ቴሌ ብር okay ንገረኝ፣ ስልክህን ስልክህን ንገረኝ።
ዜሮ ዘጠኝ ዜሮ ሁለት እሺ
ስልሳ አራት አርባ ሁለት ሀምሳ አንድ ይዘሻል።
አዎ
ኮፍ- ኮፍ- ኮፊ የሚያገዛ
ግላስ አድርግ እንጂ አድርገው፣ ግላስ አድርግ እንጂ
መቼ ነው?
ትላንት
አይ ይሄ እንትኑን ጾም ቀስ ብለን ሶስት መቶ ብር አይደል?
እ?
ይገባል። እሺ ትንሽ ጠብቀው።
ባንገዛ የተከለቆት ኮርፍ እንትን አድርግሻል።
አዎ ስንት ነው?
ሶስት መቶ ብር አይደል?
አ ሶስት መቶ ብርም አሁንም ሶስት መቶ ብር
እኮ የት- በአስራ ሰባት ያለውን ሶስት መቶ ብር ነው እያወራን ያለ ነው። አንደኛው ሶስት መቶ ብር ገብቶልሃል። አንደኛው ነው ያለው። እሺ
እሺ እሺ እሺ። አሁን አሁን ይገበኛል።
ትንሽ ጠብቀው። አዎ